ጤና ይስጥልን ቢጂአይ ኢትዮጵያ ቤተልሔም ነኝ እባክዎ ምርጫዎች hello ጤና ይስጥልኝ አብሮ ይስጥልን
hello ጤና- ጤና ይስጥልኝ
አቤት ጤና ይስጥልኝ አብሮ ይስጥልን እባክዎ ምርጫዎች
እሺ ፍሪጅ ተበላሽቶብኝ ነበር ከጊዮርጊስ ደንበኛ ነኝ ሰፈራ ብርቄ ግሮሰሪ የምለው የቢራ እሺ የቢጂአይ መለያ ቁጥሮትን ያውቁታል
የእንትኑ የማሽኗን ይሄ ነው አይ የማሽኑን ሳይሆን ወይም PIN number ኦትን ይንገሩኝ አው ሶስት ዜሮ
ዜሮ ሀያ ስድስት ሀያ ስድስት ዘጠና ሶስት ዘጠና ሶስት ስድስት ሀያ ስድስት ስድስት ሀያ ስድስት እሺ መስመር ላይ ይጠብቁኝ ያየውሎት ነው እሺ እናቴ እሺ እሺ መስመር ላይ ጠብቁና